ሰላም ደህና ዋላችሁ አለን። ትኬት አንድ ጨዋታ ቀርቶ የነበረ የማታ ጨዋታ
cashier code ኡን ንገረኝ።
cashier code የት ጋ ነው? ትኬት ቤት ይዘን- አ፣ ረዥሙን ነው
እሺ፣ በኦንላይን ነው የቆረጥከው?
አ፣ አ፣ እዚያ ኦንላይን ነው- በስልክ ነው አረ፣ የቆረጥከው?
online online አይደለም።
እሺ፣ ከስር ቲኬቱን ይዘዋል አይደል? እጅ ላይ አዎ አዎ ከስር መስመር የተሰመሩ አለ ቋሚ መስመሮች ጥቅጥቅ ብለው
አዎ ከሱ ስር cashier code የምትል አለች
cashier co- cashier code አስራ ሁለት አስራ ሁለት ስልሳ ሰባት ስልሳ ሰባት ሀምሳ ሰባት ስልሳ ሰባት ሀምሳ አምስት
እሺ፣ አዳል ቀሪ ጨዋታ አለ አይደል?
አዎ አዎ እሺ፣ እሺ፣ ጨዋታ የዛሬ ነው። እሺ የዛሬ ነው። out ማድረግ አልችልም። ገንዘቡን ነው መጠበቅ አለብን።
እ እ አይቻልም።
cash ማድረግ አይቻልም። አዎ መ- ከ- ይሄ መጠበቅ አለብኝ።
አ አ
እሺ እሺ እሺ እሺ፣ ደህና